ፍናውየ መልእክት እስራ ወሃምስቱ ፍንው መልእክት ሲል ነው። ወደ ዮሐንስ የተላከ ሀያ አምስተኛው መልእክት ይህ ነው። ለምን ትሊተ ከመ እጽሐፍ ለከ ኦ ዘትትፈቀር ሀብየየ እምነ ኩሉ ከሁሉ ይልቅ በእኔ ዘንድ የምትወደድ ወንድሜ እጽፍልህ ዘንድ ከምንተ ችሎኝ አንድም ኦ ዘታፈቅር ይላል ከሀብታት ከምስጢራት ልጽፍልህ የምትወድ ወንድሜ ሆይ እጽፍልህ ዘንድ ከምን ተችሎኝ ኦ ገብር መስተገብር ጽሙድ እስመ ይትካል ለጽሒፍ የእግዚአብሔር ተገዥ የጸሎት ገበሬ ሆይ ሊጽፉት አይቻልምና ከምን ተችሎኝ ዝኩ ብርሃን መጽሔተ ነማምያን ንጹሐን ዘለባሕቲሆሙ ያስተርኢ ለሊሁ ይጸጉከ ከመ ትርአዮ በልብከ ዝኩና ለሊሁ አንድ ወገን ለንጹሐን ብቻ የሚገለጽ አይኳትያን ጻድቃን ምስጢር የሚያዩበት እሱን በዐይነ ልቡናህ ታየው ዘንድ እይትከሃል ለጽሒፍ ላለው ይእዜኒ በነጽርዎ ወበኩሉ ጊዜ በተዋህዶ ወእስከ ለዓለመ ዓለም በወዲያው ዓለም ለዘላለሙ ታየው ዘንድ ይግለጽልህ። አሜን። በእውነት ያለ ሐሰት ያልሆስስ ስነ አፍቅሮቱ ውስተ ህሊናከ እስከ ትውይ በላይ በስኑ ይክስት ያህድር ሲል ነው። መልኩን አይተህ በፍቅሩ እንደ እሳት እስክትቃጠል ድረስ የተወደደ ፍቅሩን በልቡናህ ያሳድርብህ ፍቅሩን ይግለጽልህ። እምይእዜሰ ኦ መስተጋድል ዘይጻሙ በመልእክተ እግዚኡ ዳይ ርእሰከ ዲበ አብራኪሁ ለእግዚእከ ወአዕርፍ። ጌታውም በማገልገል የሚደክም መንፈሳዊ አርበኛ እንግዲህስ ወዲህ ሕፃን ከአባቱ ጉልበት ተጠግቶ እንዲያርፍ የፈጣሪህን ረድኤት ጥግ አድርገህ ከመከራ ውረፍ። ወርፍቅ ዲበ እንግዳሁ እንደ ዮሐንስ ባጠገቡ ተቀመጥ አለ። ተዋሃደው ስሙ ዮሐንስ ነውና በዚያ ግስ ይናገራል። ወአፄኑ መዓዛ ሕይወት ከመ ይደምር ሕይወቶ ውስተ ጠባይኢከ ሕይወቱን ሕይወትነቱን በሰውነት ያሳድርብህ ዘንድ መዓዛ ጸጋን እንድታገኝ ሁን። ርፍቅ ዲቤሁ ከእሱ ጋር ተዋሃድ። እስመ ለሊሁ ማዕድከ ውእቱ ምግብህ እሱ ነውና። ወእምኀቤሁ ተሴስዮ ወእምኀቤሁ ትሴሰዮ ለአቡሁ በሱ ተዋሃጅነት አብን ትዋሃደዋለህ። ራሲ መጽሔተከ ብሩሃ ከመ ዘእንበለ እቅብ ትርአዮ ለብርሃን ዘበተዋህዶ ይሴለስ። በአንድነት ሳለ ሦስት የሚባል ብርሃን ጌታን የሚከለክል የሚከለክልህ ሳይኖር ታየው ዘንድ ልቡናህን የጸራ አድርገው ሲል ዘንተ በውስተ ልብከ ራሲ መጽሔተከ ብሩሃ ብሎ ነበርና ጽርየትህን በልቡናህ አሳድር። ወተአምር ከመሃሎ ሕይወት እግዚአብሔር በውሳጤከ እግዚአብሔር የሚሰጥህን ጸጋ አንድም እግዚአብሔር እንዳደረብህ ታውቃለህ። እስመ አንተ ትነስ አርአያሁ ለእግዚአብሔር አንተ እግዚአብሔርን መምሰል ገንዘብ ታደርጋለህና ትፈቅድኑ ኦ ብእሲ ከመ ትንሣእ አርአያሁ ጽዩቀ አንተ ሰው እሱን መምሰል ገንዘብ ልታደርግ ትወዳለህን? አስተራም ኩሎ ምግባረ ዘላበሌከ አዎን ትለኝ እንደሆን ክፉ ፈቃድህን ሁሉ ተው። ወጹር አርዑተ ወጹር አርዑተ ሊቅከ ዲበ ክሳደ ልብከ በክሳደ ልቡና ሕጉን ጠብቅ። አንድም መከራ መስቀልን ተቀበል። እንዘታነክር እበዮ በህሊናከ በኩሉ ጊዜ ሁልጊዜ በልቡናህ ትህትናውን እያደነክ መከራ መስቀልን ተቀበል እበይ አለው። ትህትናውን እኛ የምንከብርበት ስለሆነ እስከ ትረክብ ስነ ስብሐቲሁ የጌትነቱን ክብር እስክታገኝ ድረስ ወትትየለ ጣሃበ አምሳሊሁ እሱን ወደ መምሰል እስክትለወጥ ድረስ መከራ ተቀበል። ትከውን አምላከ እንዲህ የሆነ እንደሆን የጸጋ አምላክ ትባላለህ። ወማህደረ ለአምላክ የአምላክ ማደሪያ ትሆናለህ። ወታጠሪ ከወይና አርአያ ዘፈጣሪከ በተዋህዶተ አምሳሊሁ እሱን በመዋሃድ ፈጣሪህን መምሰል ገንዘብ ታደርጋለህ። ብርሃነ እግዚእከ ለሊሁ ዘይክው ዲቤከ አይምሮ ህወአት የጌታህን ብርሃን የሚገልጽልህ ነጽሮ ከወይነ እሳት ነው። ወም ከመወጠነ ይግበር ከመዝ በላዕሌነ በላዕሌከ አሚሃ ይነድድ ላዕሁ በውስቴትከ ምስጢር ሊገልጽልህ የጀመረ እንደሆን ያን ጊዜ ፍቅሩ በሰውነትህ ያድራል። ወይውኢ ልብከ ምስለ ሥጋከ በሙቀቱ በፍቅሩ ነፍስህ ከሥጋህ ጋራ ይቃጠላል። ይትካለኒ እንከ ሀሊት እምዝየ እንግዲህ ከዚህ ማለፍ አይቻለኝም፣ ታይሙ አረምም ዝም እላለሁ እንጂ